hello ሰላም ነው? hello hello hello
መስመር ላይ ያሉ አይ- አይሰማም ይሰማል። አሁን እ፣ እንትን ነበር ትናንትና ጉዳይ አስራ ሁለት ላይ ማለት ነው እሺ፣ withdrawal አድርጌ ነበር ከሁሉ ስፖርት ወደ ቴሌብር በእናንተ agent በኩል እሺ፣
እና ገንዘቡ ወደ ቴሌብር account ኤ አልገባም።
ትናንትና ማለት ነው። እሺ፣ አዎ ትናንትና እና ይኸውና እንትኑ withdrawal ያደረኩበት ከሁሉ ስፖርት እንትኑ ደርሶኛል እ?
ምን ምን ደረሰ?
tran- transaction አ- history ላይ ገብቼ አግኝቼው ማለት ነው እሺ፣ እሺ፣ አለ እና ቁጥሩን ልንገርሽ። በዚህ ቁጥር አይደለም እሺ። ስጠኝ ቁጥሩ ዜሮ ዜሮ ዘጠኝ ዘጠኝ ዜሮ ዘጠኝ እሺ፣ ሰባ ሶስት
ሰባ ሶስት አስራ ሰባት አስራ ሰባት ስልሳ አንድ
ስልሳ አንድ ሙሉ ስሞትን ይንገሩኝ።
ተስፋሁን አለሙ በግ
ተስፋሁን
አለሙ አለሙ።
በቀለ
እሺ፣ ደንበኛችን transaction history ያሳዩታል አይደል?
አ እሱን screenshot ያነሱትና በምሰጥዎት ስልክ ቁጥር ቴሌግራም ላይ ልኩልናል።
ቴሌግራም እኔ ስለሌለ ነው። እንደዚህ አይነት process ምንድን ነው ወይ አ ቴሌግራም እኔ የለኝም።
በሌላ ሰው ቁጥርም ማስላክ ይችላሉ። ደንበኛችን ግዴታ ቴሌግራም ላይ በዚህ የእናንተ ቁጥር ይሄን ራሱ ስናወጣ ማለት ነው አይወጣም፣ የለም ቴሌ- የእናንተ አይሰራም ይሄ
ዘጠና ሁለት ቤቱን ያውቁት ነበረ ቁጥሩን ተ- ተሰጥቶኝ ነበር። አዎ ከዚህ በፊት አመልክተው ነበር እንዴ? ደንበኛችን አላመለከኩም። ስለማውቀው ቴሌግራም አ፣ ስልካችሁ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ አዎ።
አይሰራም።
እሺ የእርስዎን ቴሌግራም ስልክ ቁጥር ይስጡንና text እንላከሎት።
እ፣ በ- ከቴሌግራም ውጭ ሌላ የላችሁም እንዴ?
የለንም ደንበኛችን።
እሺ ቴሌግራም በቴሌግራም ትንሽ ቆይቼ እየደውልልሻለሁ።
ቆይ ቁጥሮት ሰባ ሶስት አስራ ሰባት አዎ ስልሳ አንድ እሺ ሰማንያ ሶስት ሰማንያ ስንት ሰማንያ ሶስት
ሰማንያ ሶስት አዎ
እሺ ደንበኛችን ለማስተካከል screenshot ስለሚያስፈልገን ነው።
እህ ይኸውና እኮ እኔ ይኸውልሽ ሰዓቱ ስንት ሰዓት እንደሆነ ልንገርሽ።
እሺ አስራ አንድ ሰዓት እ፣ ለአስራ ሁለት ሩብ ጉዳይ ከአርባ ሁለት ደቂቃ ማለት ነው። አስራ አንድ ሰዓት ከአርባ ሁለት ደቂቃ ነው እ አስራ አንድ ሰዓት ከአርባ ሁለት ደቂቃ አ- አ- አስራ አንድ ሰዓት ከአርባ ሁለት ደቂቃ መቶ አስራ አንድ ብር ነው withdraw ላይ ያደረኩት።
እሺ መቶ አስራ አንድ ብር አዎ እሺ፣ ደንበኛችን ካላገኘ ነው መልሰን እንደውላለን።
በቃ ደውዪልኝ እሺ።